hello ጤና ይስጥልን ChipChip።
እግዚአብሔር ይመስገን። እንትን ነበረ ትእዛዝ ትናንት order አድርጌ እሺ ግማሹ ግማሹ አልመጣም።
የቀረ order አለዎት?
አዎ በስልክ ቁጥር ነው አሁን አዎ።
በደወሉልን።
አዎ።
እሺ ጠብቁኝ። ምን ነበር የቀረው?
እንትን አቮካዶና ሽንኩርት
ኮድ ደርሶታል ማለት ላይ ደርሶኝ እቃ ወስጄ ስለሆን ገብቼ ነው አየሁት። ታውቃለሽ ሁሉም አንድ ላይ ስለሚመጣ ውስጥ ም።
ይኖራል ብዬ ወስጄ ገባው። ስገባ የለም። ከዛ እነሱ ጋር ኮዱ ሲደውል የተላከው መች ነበረ?
እ፣ ተልኮልኛል።
ት- ማታ ማለት ነው።
ማ- ማታ የውም አራት እቃ ነበር ዘዝኩት አ፣ የአራቱ ደርሶኝ ነበረ እና ዛሬ አመጡ አመጡና ዝም ብዬ ይዤ ገባሁት። ሁሉም አለ ብዬ ከፍቼ ሲያይ ግን okay፣ ዛሬ ነው የተቀበሉት።
አዎ አሁን እሺ ስለዚህ አሁን የቀረው አቮካዶና ሽንኩርት ነው።
አዎ እሺ ስለዚህ ይሄንን ነገ እንላክሎት።
አዎ እና ይቅርታ location በጣም።
ትና- ትናንት አይ ትናንት location ደውዬ ነበረ እናንተ ጋር call center ማለት ነው እሺ እና በውስጥ ጀሞ ሁለት ያሳያል ይላል፣ ግን ኮልፌ ቀራኒዮ ይላል። እሱ ከሆነ ብዬ ነው እስቲ check አድርግ ምን ይላል location ኑ እዛ
ይሄ ሪቼ ነው የሚያሳየኝ ስታዲየም የት
ሪቼ። እርስዎ የት ነው ያሉት?
እኔ ጀሞ ሁለት ነኝ።
ጀሞ ሁለት አዎ እሺ ጀሞ ሁለት።
አዎ ስለዚህ አሁን ነገ ሁለቱንም product ጀሞ ሁለት ነው የምንልክሎት።
እሺ አቮካዶ አደራ- አምስት ኪሎ እ፣ አዎ።
ሽንኩርት ደግሞ አጠቃላይ የግሩፑ ሰባት ኪሎ።
አዎ በቃ እሺ ነገ እንልክሎታለን።
እሺ እሺ እናመሰግናለን። መልካም ቀን።